የችሎታው ብዛት አቤት ማስፈራቱ በእስራኤል ሰፈር ይውጣ ጌትነቱ አንደበት ይከፈት ይቅር መሰላቸት ይነገር ዝናው በዓለም ይታይለት አምልኮ ይብዛለት ይብዛለት ይብዛለት ፍጥረት ያወድሰው ያወድሰው ያወድሰው የዓለም ገዥ ሁሉን ቻይ ሁሉን ቻይ የጌቶች ጌታ የበላይ የበላይ በእልልታ በሞታ መዝሙር ይዘመር ባልተለካ ክብር እግዚአብሔር ይክበር በእልልታ በሞታ መዝሙር ይዘመር ባልተለካ ክብር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር አ- ኢየሱስ ይክበር በምህረቱ ብዛት ወግ ማዕረግ አገኘን ከነበረብን ዕዳ ተላቀቅን ወጣን ከባርነት ከፈርዖን ግዞት ስለዚህ ሙገሳ ውዳሴ ይብዛለን በእልልታ በሆታ መዝሙር ይዘመር ባልተለካ ክብር እግዚአብሔር ይክበር በእልልታ በሆታ መዝሙር ይዘመር ባልተለካ ክብር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር አ- ኢየሱስ ይክበር ለሁሉ ይታያል ክብሩ እንደ ጸዳል እንደ ንጋት ኮከብ ለዓለም ያበራል ብዙ አለቅነት እጅግ ይብዛለት ለብርሃናት አባት እንበል በአንድነት አምልኮ ይብዛለት ይብዛለት ይብዛለት ፍጥረት ያወድሰው ያወድሰው ያወድሰው የዓለም ገዢ ሁሉን ቻይ ሁሉን ቻይ የጌቶች ጌታ የበላይ የበላይ በለታ በሆታ መዝሙር ይዘመር ባልተለካ ክብር እግዚአብሔር ይክበር በልታ በቦታ መዝሙሪ ዘመር ባልተነካ ክብር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር በልታ በቦታ መዝሙሪ ዘመር ባልተነካ ክብር እግዚአብሔር ይክበር በልታ በቦታ መዝሙር ይዘመር ባልታረካ ክብር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር እግዚአብሔር ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር ኢየሱስ ይክበር